ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ቻባህ ላይ መቶ ብር ወደ በስብል ለማለት ፈልገ ነበረ፣ አልገባም።
የዲፖዚት ሜሴጁን እና ከየት ነው? ከቴሌ ብር ነው ከሲቢ ብር ነው?
ከቴሌ ብር ነው።
በቃ ሜሴጁን እና ከቴሌ ብር የተላከልን ሜሴጅ እና የቴሌ ብር ቁጥርን ቴሌግራም ላይ ላክልኝ።
ይሄ ቁጥር
አድ አይደለም፣ በሰፖርት ቴሌግራም ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት message መላክ ትችላል።
ቴሌግራም አዎ አዎ፣ ቴሌግራም ላይ በዛ message ኡን ላክልን።
message ይላክብናል።
አዎ
message ላክልኝ። ቁጥሩ እንዳይረሳ።
እ
ቁጥሩ ድገም አንድ ጊዜ እሺ።
ልድገምልህ እንጂ message መላክ አልችልም።
እሺ ዜሮ ዘጠኝ ከን
ዜሮ ሶስት ዜሮ ሶስት አርባ አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት እሺ እሺ